ሄሎ ሄሎ ጤና ይስጥልኝ መለስ አዘዝ ኮከብ ዘጠኝ ሰማንያ መሰላል አልፎ ደውሎ ስድስት ቁጥር ይሆናል።
ኮከብ ዘጠኝ ሰማንያ አምስት መሰላል አልፎ ይደውሉና ስድስት ቁጥር ይሆናል። መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል ከዛ ስድስት ቁጥር
ኮከብ